ሰላም ጤና ይስጥልን ችብችብ
አቮካዶ ይመጣ ብለሽ ነበር ዛሬ። ትላንትና ልጅ በሌላ ወደር ቀይሮ መጥቶ
ማን ነበረ ስሞት? ይቅርታ ናታኒ።
ናታኒ ዛሬ ይመጣል ተብሎ ነበር።
አዎ፣ ግን እስካሁን የመጣም የደወለልኝም የለም።
እሺ ይቅርታ እንዴ። እስኪ ስልክዎትን ይንገሩኝ። ይቅርታ ይዞት የወጣውን ድራይቨር ሀያ አምስት ዘጠኝ ሀያ አምስት አስራ ዘጠኝ እሺ ስልሳ ዘጠኝ አስራ ስምንት
እዚህ ጋር እንደወጣ ነው የሚያሳየኝ። ስልክ ቁጥር ልንገሮት የ driver ይዞት የወጣውን እሺ ንገሪኛ።
እ አዎ ንገሪኝ ቁጥር ነው ዜሮ ዘጠኝ አስራ ስምንት
ዜሮ ዘጠኝ አስራ ስምንት ሰባ ስድስት ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ ዘጠና ዘጠኝ ዜሮ ዜሮ እሺ thank you ይደውልላት ሸምሱ ይባላል።
እሺ እሺ እሺ thank you እሺ እሺ